ደሳለኝ ነህ?
አዎ እዚህ system ላይ ያለው ስልክ ግን ሰባ መጨረሻው ነው አይደለ?
አዎ አዎ።
እሺ በዚህ ነው።
ማነትልህ ተገናኛችሁ እንዴ?
ማ customerሩ ነው?
እም፣
ኧረ አልደወለም። አነሳላችሁ እንዴ እናንተ?
አይ እኛም እዚህ ስንሞክርለት አያነሳም። ግን orderሩን አትመልሰው እሺ ደሳለኝ፣ እ እ?
ኦርደሩን አትመልሰው።
አትመልሰው አዎ ኦርደሩን አትመልሰው። ያሳወክበት ሰዓት ከአንድ ሰዓት አልፎ ነው እና ከአንድ ሰዓት አሳልፋችሁ order ስታሳውቁ ደግሞ customer ስልክ አያነሳም ሲባል ያው አትመልሱም order።
እኔ ጋር እኮ ገና ነው። ታዲያ ተይው።
ቆይቶ ነው። ቆይ እስኪ አንዴ መ- ም- መልሼ ልደውልልህ። አንዴ።